ወይ ወይ ብርሃኑ ወየማ እየ- እየተሰራልክ ነው? ሺፍ እንደውልላቸው እየሰሩት ነው።
አሁን ነው አሁን እኮ ነው አንቺ ጋር ወደ በኋላ አል- እስካሁን order የለም አሉኝና ከዛ በኋላ አረ ተደውሏል ደግሞ አልክ። ተሰባሰቡና ደግሞ ተነጋገር አዎ ተሳስተው ነው እየሰራ ነው ስደውልላቸው ተሳስ እየሰራ ነው ነው ያሉት።
በቃ ችግር የለም ቅርብ አቆዩበት።
ስለሆነ እኔ ለማስ ማሳወቅ ስላለብኝ ነው እንጂ በቃ ካቆዩ ቅርብ ነው።
ቶሎ ካልሰጡክ ደው- መደግመህ ካሳውቀኝ እሺ አልፎ ስለሆነ ቅርብ ስለሆነ ችግር የለውም።
እሺ።
ያው እንግዲህ ትእዛዛ የለም ሲሉኝ እንትን ብዬ ነው እንጂ እሺ እሺ በቃ።
እሺ ብርሃኑ